Hello ጤና ይስጥልኝ። እንዴት አረፈዱ አቶ ሰለሞን? እግዚአብሔር ይመስገን። ከ Flintstone Homes ነበር ምደውሎት። ባለፈው ስለ አክሲዮን አውርተን ነበር እና ወደ ቢሮ መምጣት ከቻሉ detail እንዲያወሩ ካልቻሉ ደግሞ እርሱ ያሉበት ጋር የሽያጭ ሰራተኞቻችን መጥተው እንዲያዋራውት ነበር የደወልኩለት።
እኔ መምጣት እችላለሁ። በነገራችን ላይ ልደታ አካባቢ አንዳንድ ጉዳይ ስላለ ወደዛ ስለመጣ OK፣ ዛሬ ዛሬ ይመጣሉ አይደለ?
ዛሬ ሳይሆን ነገ ጠዋት ነገ። እሺ፣ በቃ አዎ፣ ነገ እኔም ጠዋት።
check አደርጉታለሁ።
መጥተው ነገ በጣም ይችላሉ።
እሺ እሺ